ከቶ ዝም አለ ይራይሌ ወድቀት አገሰስ ከቻለ ትዕግስትን ያፈለመናል ሰው በወደደው ይደድፋል ሰው ባፈቀረው ይገድፋል ወድቀት አገሰስ ከቻለ መቻልን ያፈለመናል ስላት እኔም ለእኔ ስላ ቆንጆ ቅርሳ ወዲያ የሌለ መሰላት የሌለ መሰላት አፍቃሪዋ በሶ ልቧን ስለነሳት ልቧን ስለነሳት ፈረሰኛ ወስዶ እግረኛ መለሳት እግረኛ መለሰው ሲያስባቷን ሲያስባቷን ፍቅር እንዳለ ሆነ ቅጥል እንዳለ ክፍት እንዳለ ጥበብ እንዳለ ሆነ ስንቱን ጉድ ቻለ ስንቱን ጉድ ቻለ ትዕግስትን ያለምናል ሰው በወደደው ይገድፋል ሰው ባፈቀረው ይገድፋል ሆድ ከታገሰስ ከቻለ መቻልን ያለምናል ያልፋል ወዴ ሁሉን ያልፋል እስጨሰበት ቤት እሳት መቼ ይጠፋል እሳት መቼ ይጠፋል ከጥንት ጀምሮ ስናየው የኖርነው ስናየው የኖርነው ሲነድ ሲቃጠል የሚስቅ እሳት ነው የሚስቅ እሳት ነው ችሎ ዝም አለ ያልፋል እያለ ያልፋል እያለ